hello ሰላም ጤና ይስጥልን። እንደ ራሴ printing work አዎ ነው።
ከ WePlus Solution ድርጅት ነው የምደውለው።
እሺ WePlus Solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ እሺ አሁን ላይ አገልግሎት መስጠት ስራ ስለጀመርን ኦንላይን በመሆን አገልግሎታችሁን ማስተዋወቅ እንዲሁም ስራን መስራት እንደምትችሉ ለማሳወቅ ነው።
እሺ እንዲሁም ደግሞ WePlus Solution user የሚል አለን ለተጠቃሚዎች የተዘጋጀ እዛ ላይ እሱንም አውርዶ register በማድረግ የእርስዎንም አገልግሎት ማየት ይችላሉ። ሌሎች ከአርባ አራት በላይም አገልግሎቶች ስላሉ ምን ምን እንደሆኑ መመልከት ይችላሉ። እዛው ላይ ደግሞ referral code አለ። ያችን referral code ደግሞ በመጠቀም አሸናፊ የሚያደርገውን challenge መቀላቀል ይችላሉ።
እሺ እሺ አመሰግናለሁ። መልካም የስራ ቀን